ተቋረጠ። ደንበኛች
ከረኩ አንድ የሚጫኑ ሁለት የሚጫኑ ትለኛለች እኮ መቼ ረኩ ያሉ።
እሺ አሁን ምን አልሽኝ? እየሰራ አይደለም እየሆነ ያለው አይሰራ
ሙሉ በሙሉ አይበራም ነው በረዶ አይሰራ በረዶ አይሰራም ቶታሊ በረዶ አይሰራም እና በዛ ምክንያት እንዳልኩሽ እየሰራን አይደለም ያለ ነው።
ያሬድ ከትናንት ወዲያ I ኃይለማርያም think exactly አዎ የእርሶ ስም ነው አይደል?
በትክክል አዎ አየር ጤና አዲሱ አስፋልት አጠገብ።
በትክክል እሺ ሙሉ መረጃው እዚህ ጋር ስላለ በድጋሚ አስተላልፋለሁ። የጥገና ባለሙያዎች በተቻለው ፍጥነት መጥተው ይፈቱልዎታል።
እሺ እሺ እግዚአብሔር ያክብርልኝ።
ሌላ መረዳዎት ነገር አለ?
ይኸው ነው የተቸገርኩት።
እሺ ስለ ደወሉ እናመሰግናለን። አገልግሎቴ ላይ ያሉትን ሀሳብ ከሚሰሙ ድምጽ በላይ ያስቀምጡልን። መልካም ቀን።
እሺ